ሄሎ
ሄሎ መቅዲ፣ አቤት።
ሰላም ነው? እንዴት አደርሽ?
እግዚአብሔር ይመስገን ደህና።
አለን። ከዋሳ ነው የምደውለው። ከዋሳ ሐዋሳ።
ዋሳ።
አ፣ አ፣ አ፣ እ፣ እንዴት ነበረ? ብሬ መጥቶ ነበር አይደል? ብርሃኑ አዎ፣ አዎ፣ ተሰራ አዎ። ከሰራ ቆንጆ ሰሩናል።
ቆንጆ ሰራ።
አዎ፣ ቆንጆ ሰሩ።
በጣም ጥሩ። አዎ እ፣ እየሰራ ነው።
እና እየሰራ ነው ሁላይ።
አዎ፣ አዎ።
በቃ ዋስትና ተሰጥቷል።
ታ ወረቀቱ ሰጥቶኛል።
በቃ ምንም ችግር ቢፈጠር እ፣ አዎ፣
በዛ ባ- ዋስትናው ባላለቀ ሰዓት ቀኑ አዎ።
ካላለፈበት እ፣ አንድ ነገር ከሆነ መልሰው ይደውሉልና እ፣ ባለሙያ እንልካለን።
እሺ።
አዎ በጣም ጥሩና እ፣ እ፣ ስንት ብር ነበረ የተከፈለው የእጁ ክፍያ?
አጠቃላይ አራት ሺህ ብር።
አራት ሺህ እቃ ግዢ ነበረ።
አዎ፣ ከነእቃው ግዢ አንድ ላይ አራት ሺህ ብር።
የእቃ ግዢ ለብቻው ማወቅ ይቻላል?
አብሮ ነው፣ አንድ ላይ ነው።
okay እንደዛ ነው። እሺ በቃ አዎ። መጀመሪያ እሺ፣ አምስት መቅዲ።
መቶ ቀጥሎ ሶስት ሺህ አምስት መቶ አራት ሺህ ብር ማለት ነው።
ሶስት ሺህ አምስት መቶ ከዛስ?
መጀመሪያ አምስት መቶ እ፣ እንዳልሽኝ ማለት ነው።
አዎ ቀጥሎ ደግሞ ሶስት ሺህ አምስት መቶ አራት ሺህ ብር ማለት ነው።
እሺ በጣም ጥሩ። አምስት መቶ ያው ተመላሽ የሚሆን ነው ስለተሰራ
አዎ ማለት አብሮ በቃ አምስት ሺህ ብር አብሮ አምስት አራት ሺህ ብር አንድ ላይ ማለት ነው። በቃ በቃ በጣም ጥሩ። እሺ እሺ መግዲ፣ ለማንኛውም ሌላም እቃ እንደዚህ ሲበላሽ መልሰው ይደውሉልን፣ ችግር የለም።
እሺ ማጥፋት ላይ እንደውልላችኋለሁ።
እሺ እሺ፣ መቅዲ፣ እናመሰግናለን። መልካም አመሰግናለሁ።
እሺ